ሄሎ
ሄሎ hello፣ ጤና ይስጥልኝ። ክሊንት ቶኖች እንዴት ነሽ?
ይመስገን ሰላም ነው።
መረጃ ፈልገን ነበረ። የአክሲዮን ሽያጭ ነው።
ይቻላል። አሁን ላይ አክሲዮኖቹን እየሸጥን ያለ ነው።
እሺ
የት አካባቢ ነው ያሉት እርስዎ?
እኔ ያለሁት ወደ መገናኛ ነው።
የት አሉኝ? ትንሽ መገናኛ ዶሮ።
መገናኛ። okay፣ እሺ፣ እሺ። የአንድ አክሲዮን ዋጋ አምስት መቶ ብር ነው።
እሺ፣ አሁን ላይ እየሸጥን ያለ ነው። የበለጠ ስላሉት ነገሮች detail ለመነጋገር ለምን ቢሮ ላይ ቀጠሮ ሊያዝልዎት እና ከሽያጭ ባለሙያዎች ጋር ያሉትን ነገሮች በዝርዝር መነጋገር ይቻላል።
እሺ። የት ቢሮ?
ቢሮአችን ገርጂ ቦሌ እና ልደታ አለን። I think ለእርስዎ የሚቀርቡት የቦሌው ይመስለኛል።
አዎ።
ቦሌ መድኃኒዓለም ጋር ወይም ደግሞ ቦሌ አያት ካወቁት አዎ፣ አዎ።
አ አ ወደ መድኃኒዓለም የሚወስደው መንገድ አለ አይደል? ሞይንኮ ጋር ወይም ወደ ሞይንኮ ማለት ነው። አ እዛ ጋር office አለን። እ ያሉትን ነገሮች በዝርዝር መነጋገር ይቻላል። ምናልባት ዛሬ ይችላሉ?
እ፣ እስኪ ዛሬ እንኳን የምችል አይመስለኝም፣ ግን check ላድርግ። በዛው ስለማልፍ check አደርጋለሁ።
በቃ ከጠፋቦት ይደውሉልኛል። ዝል- ምናልባት ዛሬ ካልቻሉ ለነገ እናደርገዋለን። ነገ ጠዋት ላይ እደውልልዎታለሁ።
መልካም።
ዛሬ ከቻሉ ግን እ መሄድ ይችላሉ።
የቦሌውን እሄዳለሁ።
እሺ፣ እሺ። ስሞትን ማን ልበል?
እ፣ ጌትሽ፣
ማን አሉኝ?
ጌትሽ
እሺ፣ ማስታወቂያችን ከምን ላይ ነበር የሰሙት?
ከቲቪ ላይ እሺ፣ እናመሰግናለን። እሺ፣ እሺ።
መልካም ቀን ይሁንልዎት።